ሄሎ
ቤተልሔም ጥልኝ ብስቤ
አይሻ ቤተልሔም ፈልገህ ነው?
አዎ እሺ ቤተልሔም ቤተልሔም
hello ቆይ ጠብቀኝ አንድ አባ እሺ
hello ቤተልሔም አቤት ያው በቴሌግራም ሁሉም ነገር ላክሻለሁ አየሁ ማን ልበል አንተን ስምህን አብዲ መክታል ነው አሁን አንቺ ስልክ የሰጠኝና ቴሌግራም ገብቼ እዛ ላይ ሁሉም ነገር እሺ ላከው አይ አየሽ የቴሌግራም ስምክ ማን ነው
አብዲ ሙክታር
አብዲ ሙክታር transaction code ምናምን ላክ ላከልኝ እኮ ላንቺ ለእኔ አንቺ ላክቶ ነበረሽ እ አንተ okay ቆይ እስቲ ቆይ አንዴ እንትና የሚለው ነው እ፣ ፋቲ ኑር የሚለው ነው ያንተ አ ፋቲ ኑር የሚለው ነው ስንት ብር ነው
እሺ አራት መቶ okay ሺህ አራት መቶ እ፣ ረሳሽ እም፣ አይ ብዙ transaction ስለሚኖር ግራ ስለምንግባባ ነው
አዳ ምን ላድርገው እናቴ እኔ እንዴ
ገብቷል ግን አንድ ሺህ አራት መቶ እኮ ገብቶልሃል
አልገባኝም ይሄ ነው ቴሌ አሁን ብር ግን ችግሩ አልደረሰም ነው አልደረሰኝም ነው እሺ አሁን የላኩልህን screenshot አለ አይደለም
አዎ እሱን አሁን እ፣ በሳንቲም ነው ያደረግከው ወይስ በቻፓ?
በሳንቲም ነው እሺ የሳንቲም የማናጀሩን ስልክ ልስጥክና ማለት ነው ለሱ በግል እሺ።
ስልኩ ደውልለትና አሁን የላ እሺ።
አሁን ለእኔ ነገርከኝም በሙሉ ላ- እ፣ እንትን በልልኝ ንገረው ለሱ ከዛ ላክልኝ ካለክ እነሱ በተደጋጋሚ ልከውላችሁ መልስ እየሰጣችሁ አይደለም ለዛ እ፣ እዚሁ ለእኔ እሺ፣ ስልኩ ስጠኝ።
ምናምን በለው እሺ እሺ፣ ዜሮ ስልኩ ዘጠኝ ሰላሳ ስጠኝ።
ሁለት
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሀያ ሰባት አንድ ሰላሳ ሁለት ሀያ ሰባት ሀያ ሰባት ነው አዎ ሀያ ሰባት ሀያ ስልሳ እሺ።
ሰባት
ሀያ ሰባት ሀያ ስልሳ ሰባት
ሀያ ስልሳ ስልሳ ሰባት ሰባት አዎ ግርማ ይባላል እሺ ግርማ ነው አዎ ያ እንትን ነው በቴሌግራም ላይ ለሱ ይልካለሁ አሁን አንቺ ያለ እኛ ይኸውልህ መጀመሪያ እናንተ withdraw ም deposit ም ስታደርጉ ወደ ቤስት ቤት የሚሆን ከቤስት ቤት ስታስወጡ ወይ ቻፓን ወይ ሳንቲምን ሳይነካ አያልፍም። እኛ ደግሞ በሳንቲም አዎ።
በኩል አሁን ላይ ምንም እየመለሱልን አይደለም። approve አድርጉልን approve አድርጉልን እያልን እየነገርናቸው ስ- እንትን ስንል ምንም እያደረጉልን ስላልሆነ ምን ታደርጋለህ አንተ እንደዚህ ልከውላችሁ ምንም እየመለሳችሁ አይደለም ምናምን ብለህ ንገረው። ከዛ እዛው እሱ approve ያደርግልሃል።
እሺ ቤተልሔም ድንቅ በደንብ ችግር የለውም። እሺ አባቴ እሺ።
እሺ ሲስተር